Hello
ጥልን ቤተሰብ ሰላም ነው።
አለን ምን ደረሰ?
እንትን ብር ኦንላይን ተጫወቼ በልቼ እሺ withdraw አረኩት በቻፓ ወደ ቴሌብር እሺ አልገባልህ?
እስካሁን አልገባልኝ።
ስንት ብር ነበረ?
አስራ አንድ ሺህ ብር
እሺ መቼ ነበር ያረካው?
ጠዋት
እሺ መቼ ነው ቀኑ?
ጠዋት የበትናን ጨዋታ የተበላ ጠዋት አስራ- አይ የታዘዘ አይታየኝም።
ሪኬት አስራ አንድ ሺህ ብር ቁምቦ ነንበሩ እንትኑ ነንበሩ አንድ ሁለት አምስት
ቆይ መጨረሻው አስራ ሁለት ነው የደወልክበት ነው?
ይህ ስልኩ
አዎ የደወልክበት ነው አካውንቱ ሌላ አካውንት አለ?
አይደለም አይደለም አስራ ሰባት ቤት ነው ኦኬ እሺ ንገረኝ። በዛ ይቸው ነው እኔ አስራ ሰባት አስራ ሰባት ዘጠና አራት ዘጠና አራት ሰባ ስምንት ሰባ ስምንት ሰባ አራት
እሺ ትንሽ ጠብቀኝ check ላድርግልህ።
እሺ
Thank you.